ጤና ይስጥልን ቪዲዮ ኢትዮጵያ የደነኛ ባንኩ ትምልዳ
እ ጤና ይስጥልን ቪዲዮ ኢትዮጵያ የደነኛ ባንኩ ትምልዳ
የሆነ ማ- ማሽን ተዘሯል። ማሽን ይሄ ድራፍት ማሽን
እሺ ተበላሽቶ ነው
እ ማሽን ተበላሽቶቦት ነው አዎ አዎ አዎ
እሺ ቲን ነምበር ወይ ደግሞ ቢጂ አይዲዎትን የሚያውቁ ከሆነ ይንገሩኝና ልመዝግብሎት
ይህ ነበር አስራ አራት
ቲን ነምበር ነው የሚነግሩት 14
አስራ አራት ስልሳ ስምንት
66 ሰባት ነው
ምን አለ
ሰባት መጨረሻ
14
አስራ አራት ስልሳ ስምንት ሰባት
68 ሰባት እሺ እባክዎትን መስመር ላይ ጠብቁኝ ልልሎት አንዴ
እሺ
አስራ አራት ስልሳ ስምንት ሰባ- ሰባት አይደለ ያለ?
አስራ አራት ስልሳ ስምንት ሰባት ነው
አዎ በዚህ በነገሩኝ ማግኘት አልቻልኩም። እስቲ ወይ ደግሞ TIN number ኡትን
ይህ ነበር
ናሆም ግሮሰሪ ነው የድርጅቶት ስም?
አዎ አዎ
ናሆም ግሮሰሪ።
አዎ
እሺ ሙሉ ስሞትን ይንገሩኝ።
እ
ሙሉ ስሞትን ይንገሩኝ የእርስዎን ስም።
ስልኩን
አይ ስሞትን፣ ሙሉ ስሞትን የእርስዎን ስም።
ይህ ነበር
አይ መጠሪያ ስሞትን የእርስዎንና የአባቶትን ስም ይንገሩኝ።
እሺ
ስሞት ማን ይባላል?